ክትግሽ ተርቆ ሀሳብ እያመሰው በፍቅር ነበልባል ነዶ የከሰለ ሰው አራት ይበቅላ ደና የመሰለ አትጉረው ካልተመለከቱ የትም ነው ደከሙ በአንድ ወገን አሮን ከመጋየት ተገላልጦ ማየት ጊላስ አስመጥቶ ኮርቻ አስወጥቶ ፈረሱን ከጫነ ባሻው ይጋልባል ካሰበው ይገባል ወትሮም የደከመ ሜዳውን ካቀበ ትርቁን ከቅርበ እያመራረጠ ይነብዳል ይነፍሳል ሰውየትም ይደርሳል ልቡ ከቆረጠ አለው ብዬ እንደ ኑሮች ሳልኖር አለው ብዬ እንደ አቀራረብሽ አለው ብዬ እንደ ደላ ሆኜ አለው ብዬ እንዴት ስልገርሽ አለው ብሎ ከፍ ዝቅ እያለ አለው ብሎ ሲያስጨንቀኝ ፍቅርሽ ከፍ ይልና ዝም ይልና አንዴ ሞረት ይልና ሲቦድና ይልና ዝም ይልና ያንሰራራል በዝና ደግና ይልና ቃል ይልና አደውቀጨት ይልና ቆዳል ምና ምን አለው ምን አለው እላለው እንግዲህ እየተለወጥኩኝ ከወዲያ ከወዲህ ካልተረማመርኩኝ ካልተንጎራደድኩኝ እያልኩት ያናንዴ ካልተንቀሳቀስኩኝ ካልተገላበጥኩኝ ምኑ ኖርኩ እንግዲህ ልብ እየተከፋ ሆድ እያመረረ ጥርስ ይስቅ የለም ወይ አንጀት እያረረ የሰው ሰውነቱ ሰው እያስወደደ የኔ አካል ገላኖ ይኖራል ሲነደው አንዳንዱ ሆዱንም ሳይሞላው ይጠቃል ከጠላው ያለ እክል በብቅል በጌሾ ያዳል ተረብሾ መልካሙ ክልማ መልካሙ እንጀራማ ተበልቶም ያደባል ላይሆንለት ገላው እስቲ እንዴት ለጠላው ሰው ይገበገባል ከገበታው ቀርቦ ሳይጠረቅ አጠግቦ መባያው ታነሰው ግብር ከተባለ አሳላፊ እስካለ ወጣ የሞይ ሰው አለው ብዬ እንደ ኑሮች ሳልኖር አለው ብዬ እንደ አቀራረብሽ አለው ብዬ እንደ ተመቸው ሰው አለው ብዬ እንደ ስገርሽ አለው ብሎ ከፍ ዝቅ እያለ አለው ብሎ ሲያጨንቀኝ ፍቅርሽ ከፍ ይልና ዝም ይልና አንዴ ሞረት ይልና ሲሆን መና ይከፍ ይልና ዝም ይልና ያንሰራራል በዜና እንደገና ሞት ይልና ቃል ይልና አለው ቀጠት ይልና ጎዳል